ጤና ይስጥልኝ። ስፖርት ባኮም ልርዳው።
ሰላም ነው፣ እንዴት ናቸው?
እግዚአብሔር ይመስገን።
ያለ ወደ ቴሌብር ልኬ ብር ቆርጦብኝ አልችል አላለችኝም እና እንዲመለስ withdraw አድርገው ነው።
withdraw አድርጌ ነው።
ከዝውውር ታሪክ ላይ ያልገባሉትን screenshot ያድርጉና በቴሌግራም ይላኩልን።
እ፣ ምኑን ነው screenshot ማድረገው?
transaction history ውን screenshot አድርገው ያልገባሉትን።
ወደ ቴሌብር withdraw አልሳደርግ ያለውን
አዎ፣ እኮ ምኑን ነው screenshot ማድረገው?
transaction history ውን የዝውውር ታሪኩን okay፣ እሺ፣ ቴሌግራም ቁጥራችን ያውቃሉ?
አላውቀውም። እሺ፣ የት?
እሺ፣ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አመሰግናለሁ።